የሚያስተልኝ ቴስ የበራ መረጃ ባለባኮ ምለዳው
አብረው ይስጥልን። ሰላም ነው።
እግዚአብሔር ይመስገን።
እ በረራ ፈልገን ነበረ ተናግረን ከሆነ እ
ከየት ወዴት ነበር የፈለጉት?
እ ላሊበላ አዲስ አበባ ወይ ደግሞ ከመቀሌ አዲስ አበባ
ከየት አዲስ ንገረኝ፣ አበባ?
የትኛው ከላሊበላ
ከላሊበላ
አዲስ አበባ ከላሊበላ አዲስ አበባ ለማክሰኞ ነው በረራ ያለን።
ማክሰኞ ነው ያላችሁት?
አዎ
እሺ ላ እንትናስ መቀሌስ?
ከመቀሌ አዲስ አበባ
አዎ እሺ፣ ከመቀሌ አዲስ አበባ ለመች ሊሉት
ለነገ ጀምሮ ከነገ ጀምሮ
እሺ። ለአንድ ሰው ነው
አይ አንድ አራት ሰው ነው።
አራት እ፣ አዋቂ
አዎ
የመቀሌ ለነገ ዘጠኝ ሰዓት ከሀያ አምስት አለ በር
ዘጠኝ ሰዓት ቀረስ።
አዎ
እሺ ስንት ነው ብሩ?
አንድ ደቂቃ ይጠብቁኝ
እሺ
እያየሁሎት ነው አለው እሺ
ችግር የለውም። እሺ ለአራት ሰው ሰላሳ አንድ ሺ ሶስት መቶ ስምንት ብር ነው
ለአንድ ሰው ስንት ነው?
የአንድ ሰው ሰባት ሺ ስምንት መቶ ሀያ ሰባት ብር
okay እሺ።
ልያዝሎት
አይ በቃ እንደ አማራጭ ለማየት ብለን ነው። እሺ በቃ እሺ እናመሰግናለን ስለደወሉ መልካም ቀን
እሺ።